ሄሎ ሰላም ነኝ።
ለአሰብ ያገናኘኝ ስለ እናትሽ ማነህ?
ገዛኸኝ ነኝ።
ይኸውልህ ምንድን ነው
የ customer ኡ ስልክ እኮ ወደዛ ስደውልለት ተይዟል ያለ ነው። እንዴት ይሻለኛል? እኔ ያው ሰዓቱ ዋራ ለእኛ እኮ ማለት ነው ይሰራል።
እኮ በቃ የሚሰራ ከሆነ ለምን customer ኡ ለእኔ ለምን አይደውልም? አርባ ደቂቃ ሙሉ የማይደውልበት ምክንያት አለ። ለ- ለእኔ ለምን አይደል? ሌሎች እየደወሉ አይደለም እንዴ? እንዴ?
ለምን አትደውልም?
ምንድን ነው እንደዚህ አይነት ስራ? የኔ ወደ እሱ የማይሰራ ከሆነ እሱ ለምን ለእኔ አይደውል? ይሄ ተንኮል አይደለም እንዴ? በሌላ ስልክ እንኳን አይደውል ይኸውልህ የደወለ አይደለም ሌላ ገዛኸኝ።
customer ይኸውልህ ስልክን ቀይሮ ገዛኸኝ።
እኮ ይደውላል። እኔ እኮ ሶስት መቶ አራት ብር ችግር የለም ሰዓት ያስተካክላል። complete ብትሉ ለራስህ ቢሆን በለዋለሁ። እኔ ችግር የለም። ግን እሱ የ customer ኡ ተንኮልነት ነው። በሌላ ስልክ አይደውልም እኮ ወይ እኛ በራሱ ምን ስልክ ወደ እኔ እናድርግ?
አይደውልም?
ምን እናድርግ? እኛ ጋር ስንደውልለት ስልኩ ይሰራል። አንተም እኮ ደግሞ ስለ- ማለት ነው በራሱ ይደውል።
ስልክ በሌላ ስልክ ደውልለት እስቲ። እኛ በሌላ አሁን ስልክ- እንደዚህ ደውል ብለን ማስገደድ አንችልም customer ኡን አይደለም።
ይህ ስለዚህ ሰውዬው ፍላጎት የለውማ። ኧረ ሀምሳ ደቂቃ ሆኗል እኮ plus እኮ ሀምሳ ደቂቃ ገብቶኛል።
ስለሆነ አሁን ፍላጎት እኮ የለውም።
ይኸውልህ እኮ አንተ አሁን ማለት ነው ያለክ አማራጭ ል- በሌላ ስልክ ደውልለት።
በመሀል እና ነው ልክ ሰው ነው።
የራሱ ሰው የራሱ ስልክ እንዴት አምኖ ለሰው ይሰራል? እንደ እኔ driver የለውም መሸ እኮ እሱን ጥበቃ ነው ይችላ ዝናብ ሊቀጠቅጠኝ ነው መሸ ይኸው
እኮ እንዴት ነው ገዛኸኝ፣ እኔ ምን እንደምታስቡት?
ላድርግልህ? ስልኩ ይሰራል። ስለዚህ አንተ እኮ ማለት ነው በዛ ሰዓት ማለት ነው ሌላ አማራጭ መፈለግ አለብህ፣ በሌላ ስልክ ምናልባት ከስልክ ሊሆን ይችላል ብለህ አስበህ እኮ ማን ማን driver የለም እኔ ልቦ ከመገናኛ በኋላ ተመልሼ መጣሁ ለሱ ብዬ አሁን ለሱ ብዬ በዛው ወደ ቤት የሚገባው at least ሱቅ እንኳን እኮ ስልክ ማስደ ያስደውላሉ አይደል እንደ ግዴታ ማን driver ማን ነው።
ያስጠጋል? ስልክ አሁን ማን ይዘ- ይዘ- ያስጠጋል? ሌባ ይላል እንጂ ማን ስልክ ለስልክ ይሰጣል? ታውቅ አይደለም ዘመኑ ምን አይነት
እሺ በቃ እሺ ይሄን ምን እናድርግ።
ይሻለኝ? አሁን ንገሪኝ፣ በቃ ንገሪኝ። ና ምን ይሻላል?
የእሱ የገዛኸኝ ምንድን ነው
እ?
የገዛኸኝ ምንድን ነው የሚሆነው? የገዛኸኝ customer ኣ ሄሎ
አቤት።
team leader ክን ለማንኛውም ደውለህ አናግረው
ከዛ በኋላ
እኮ ቲም ሊደር ጋር አውራው ያለውን ነገር ን- ንገረው።